ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከዳን ነኝ ባኮም ለርዳ
ወደ ቴሌ ብር ገንዘብ ልኬ ነበር እና አልገባልኝም። እንደ እንድታዝግጅ ነበር።
እሺ ይሄ ነው ቤት ቤት ቁጥር የደወልክበት?
አዎ እሺ
አዎ እየተገናኘን ነው ማለት ነው።
ስንት ብር ነበር አባት?
ሁለቴ ነው አምስት አምስት ሺህ ብር አስር ሺህ
መቼ ነው
እ መቼ ነው መቼ ነበር?
አሁን ትንሽ ቆይቼ
እሺ confirmation ስለሚፈልግ ነው። አንድ ይጠብቁኝ መስመር ላይ እሺ። ስልክ account check ከተደረገ በኋላ confirm ይደረግልህ። እሺ
እሺ እሺ
እንደዚህ ግል ብቻ ላይ አንድ ጊዜ ብቻ አንተ
እሺ ወደ ተመሳሳይ ቴሌብር ቁጥር ነው አይደል? አስራ አምስት ሰባ አዎ።
ስድስት